hello hello ጤና ይስጥልኝ። hello
ይሰማኛል።
አይሰማም።
hello፣
hello አቤት፣ ደህና ዋላችሁ?
ሰላም ጤና ይስጥልኝ። Donkey Tube ነው።
አብሮ ይስጥልኝ። አዎ፣ ኃይለ ገብርኤል አባ ገብረ ማርያም እባላለሁኝ
እሺ እን- እና የ- ወደ እንትን ኃይለ ገብርኤልን ፈልጌ ነበረ። እንዴት ማግኘት እችላለሁኝ? ስልኩም አጋጣሚ ነበረኝ እና ጠፋብኝ። ዋልድባ ገዳም ነው የምደውለው እና እ፣ ላማክረው ፈልጌ ነበረ።
እሺ፣ ኮሜዲያን እሸቱን ነው ማግኘት የፈለጉት?
አዎ፣ እሳቸውን ነው ማግኘት የፈለጉት።
እሺ፣ ኮሜዲያን እሸቱን ቀጥታ ማግኘት አይቻልም። ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን እሱን ቀጥታ ማናገር አይቻልም። ጉዳዮትን ይንገሩኝና እኔ ላስተላልፍ።
እሺ እንግዲህ የምትሉልኝ ያው የ- የመቄ- የሰለሞንን ስልክ ሰለሞንን እንዲያገናኘኝ ምናምን አባ ገብረ ማርያም ናቸው ዋልድባ እና ፈልግ ምናምን ብለሽ ብትነግሪልኝ
ማንን እንዲያገናኙት ነው የፈለጉት?
የ- እንትን የሜቄዶንያን እንትን ኃላፊ ሰለሞንን እም፣ ዶክተር ቢንያምን።
አዎ ዶክተር ቢንያምን አዎ
እሺ፣ ለምንድን ነው እሳቸው ማግኘት የፈለጉት?
ድጋፍ ማድረግ ስለፈለኩ ነው እና ያው አብሬ ለመስራት የሆነ በአንዳንድ ነገሮች ለማገዝ ስልኩ ስላልሰራልኝ አጋጣሚ ምናልባት እሱን መረጃ ሊያገኝ ይችላል በማለት ነው።
እሺ እሺ እ፣ ስሞትና ስልኮትን እንያዝና ይሄ ጉዳይ ለሚመለከተው ባለሙያ አስተላልፍሎታለሁ።
እሺ እሺ እሷም ይደወልበት ይሆናል።
እሺ አባ ገብረ ማርያም ስም እሺ አባ አቶ ገብረ ገብረ ማርያም እ፣ አሁን የመጣልኝ ቁጥር ዜሮ ዘጠኝ አስራ አንድ ሰባ አንድ አዎ ሀምሳ ስምንት ስልሳ ሶስት ነው ይሄ አዎ ቁጥር የሚያዘው።
አዎ አዎ እሺ እሺ፣ እሺ እናመሰግናለን።
እግዚአብሔር እንደወልበት ይስጥልኝ። እሺ እግዚአብሔር ይስጥልኝ። እግዚአብሔር አሁን እሺ፣ መልካም ቀን።
ለሁላችንም